ሄሎ
ሄሎ ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ምን የደወሉት ምን ልርዳዎት?
ቦታ ለመያዝ ነበረ stand-up comedy ላይ።
እሺ ይችላሉ መመዝገብ
okay VIP
በ VIP። እሺ ስልኮት ይህ ነው ሀያ ስድስት
ሰላሳ አራት
ሀምሳ ሁለት ሀምሳ አምስት ሀምሳ ሁለት ሀምሳ አምስት አዎ እሺ link አሁን text አድርገውታለሁኝ። link ኡን ተጠቅመው መመዝገብ ይችላሉ። ለ VIP አንድ ሺህ ብር ነው። ለ normal መ- ለመደበኛ መግቢያ አራት መቶ ብር ነው።
እሺ የሚፈልጉትን እርሶ መምረጥ ይችላሉ።
እሺ እናመሰግናለን።
account ቁጥርም እዛው ላይ ስላለው እሺ
እሺ፣ እናመሰግናለን። መልካም ቀን። በአስራ ሶስት ቤት ነው ስልክ text የማደርግልዎት።
እሺ አዎ እሺ፣ እሺ፣ አመሰግናለሁ።